ቤት እንዳስገብት ጤና ይስጥልኝ። አሪፍ ነኝ። ዋሌት የባኮ ምልዛር
ሰላም እንደምን እግዚአብሔር ይመስገን።
እንትን ነበር አመልክቼ ነበር።
እሺ ማንበብ ይችል ነበር ያስመዘገቡት የሳ
አቤል አቤል አስተማሪ
እሺ ደንበኛችን ሲስተም ላይ ያየሁት ነው።
ቆየ በጣም
እሺ አዎ የእርስዎ case ተመዝግቦልዎታል። ያው የቆየ አዎ፣ ምክንያት ቆየ።
ሰሞኑን system ላይ ያጋጠም ችግር ስለነበር ብዙ እንደዚህ አይነት case ኦች ስለመጡ እና በተራ እያስተናገድን ነው ሁሉንም ትንሽ ይታገሱ።
የእኔ ተራ መቼ ነው ብዬ አራተኛ በዚህ ጊዜ ቀን- ስደውል ነው።
okay፣ በዚህ ቀን አሁን እኛ ማለት አልቻልንም። በተራ ሁሉንም ግን እያየን ስለሆነ